ጤና ይስጥልን ቢዛ ኢትዮጵያ የደንኛ ባኩት የምንለዛው አብሮ ስለን ሰላም ነው።
እግዚአብሔር ይመስገን።
ጠዋት አስመዝግበው ነበር እና መካኒክ ይመጣል ተብሎ ነበር። እስካሁን አልመጣልም።
እሺ ሌሎት በዚህ ቁጥር ነው ያስመዘገቡት?
አዎ በዚህ ቁጥር አዎ።
እሺ ሌሎት ባኩትን መስመር ላይ ጠብቁ። መስፍን ሬስቶራንት
አዎ መስ ነው።
አስደሚያች system ኡ ላይ እንደሚያሳየኝ ከሆነ ተመዝግቦ ወደ ጥገና ክፍል ተላልፏል። ምናልባት ወረፋ ሆኖ ይሆናል እስካሁን ያልመጡት፣ ግን እኔ ድጋሚ update አድርጌ አስተላልፍልዎታለሁ። እስካሁን እንዳልመጡ ነው ደውለው እንደነበረ።
እሺ አዎ አልመጣለኝ። እሱ ምናልባት ታስታውስ።
እሺ ድጋሚ አስተላልፍልዎታለሁ። ወረፋ ሆኖ ይሆናል ያልመጡት፣ እስከ ማታ መምጣታቸው አይቀርም።